hello
ነው
ሰላም ነው።
እግዚአብሔር ይመስገን። መደርደው
ወጌሻ ለመመዝገብ ነበር ይችላሉ። እሺ ስሞትን ማን ልበል እ ስሞትን ማን ልበል።
አይ ለሰው ነው የማስመዘገበው። information መጀመሪያ ፈልጌ ነበር።
እሺ በአካል online?
online ነው ወይስ in person?
በአካልም አለን ኦንላይንም አለን።
okay በአካል በሳምንት ጊዜ ነው ወይ ለምን ያህል ጊዜ?
በስ- በአካልም ኦንላይንም የሶስት ወር ኮርስ ነው። በአካል ሲሆን በሳምንት ሁለት ቀን በሳምንት ሁለት ቀን።
ሁለት ቀን ሰኞና ዓርብ semi semi economic association ነበራቸው
okay ስንት ነው የሚሆነው? አጠቃላይ ስንት ጊዜ ነው ያልሽኝ?
ሀያ credit hour ነው። አንድ credit hour ሰባት ሰባት ብር ነው።
አጠቃላይ ሀያ credit hour በሳምንት ሁለት ቀን ማለት ነው።
አዎ okay ምን ያህል ነው?
ሰባት መቶ ሀምሳ ሲባዛ በሀያ አስራ አምስት ሺ ምን አልሽኝ?
አስራ አምስት ሺ አስራ አምስት ሺህ ነው። okay እሺ። ስለዚህ መክፈል ትፈልግ ያው የ account መውሰድ ትችላለህ አይደል?
ይችላሉ። አዎ እሺ እናመሰግናለን።
መስራት ይችላል።
እሺ ቻው።
hello